ሳሉ ስራ ባለም ተመዝግቤ ነበር እየጠበኩ ነበር ረሳቸው ብዬ ነበር የደወልኩት።
ተመዝግበው ነው አዎ አዎ ያው እርሶ ያሉበት አካባቢ ላይ የስራ ጥሪ ሲኖር ይደርስዎታል።
እሺ እሺ እሺ አካባቢ ቀይረዋል ወይስ እዛው የተመዘገቡበት ቦታ?
ለ- ለጊዜውን እዛ አካባቢ ነው ያለሁት። መቀየም አሁን እዛው ነው ያለሁት። ይሄ እንትን ልማቱ እንትን ያደረግ ነው እዛው ነኝ ያለሁት፣ አልቀየርኩም።
በቃ ስልክዎትን check ያድርጉ። ስራ ጥሪ የሚመጣው በ text ስለሆነ text ነው የሚደርሰው እና ደግሞ አካባቢ የሚቀይሩ ከሆነ ደውሎ ያሳውቁን።
እሺ እሺ መልካም ቀን ይሆንልዎት።
ደውላለሁ።